ወያሱ
ሄሎ፣ አሎ፣ አቤት፣ ጤና ይስጥልኝ።
ጤና ይስጥልን።
አሁን ደውለውልን ነበረ ጓዳችን እ፣ አዎ Ride ነበረ የሚያነሳልኝ አጣሁ። አሁን ሌላ ትራንስፖርት አግኝቼ በቃ እየሄድኩ ነው።
አይ Ride እንኳን አይደለም ያው ገብቶኛል። የራዲያ ቅርጽ ለምትሰሩት አይደለም አይደለም እ፣
Flintstone ለማለት- Homes ነው የደወሉት።
ወዴት ወዴት?
ክሊንት ስቶን ሆምስ ኦኬ፣ ስህተት ነው። እሺ፣ አይ በጣም ይቀጣል። እሺ፣ እሺ